ጤና ይስጥልኝ። ዋሽንግተን ስና ማካል አሎ አቤት ደህና ናችሁ?
ሰላም ደህና
እንትን የሚያራ ይፈልገን ነበር የብሬን አይ እሺ
አ ዋጋውን ለማወቅ ፈልገን ነበር።
ከየት ነው የሚደውሉልን?
አቤት አቤት ከየት ነው
አሎ
ይሰማዎታል?
ስልክሽ ቆር
አሁን ይሰማዎታል? ሄሎ
አሎ ይሰማዎታል? አሁን ይ- አሁን ይሰማል።
እሺ with contrast ነው ወይስ without ነው የሚፈልጉት?
እ? እ? contrast የለውም።
የለውም።
አ እሺ አምስት ሺ ሶስት መቶ ነው
አ ካ- ድ- ካልታየስ ድንገት እ?
ድጋሚ እ፣ ካልታየ ይላሉ ደግሞ መድኃኒት እንትን የሚለው ከሆነ
አልገባኝም ጥያቄውን።
መድኃኒት የሚያስፈልገው ከሆነ ስማ መድኃኒት የሚያስፈልግ ከሆነ ሶስት ሺ ሶስት መቶ ብር ጭማሪ አለ።
እሺ፣ እሺ፣ ከመድኃኒት ጋር ከሆነ ስምንት ሺ ስድስት መቶ ብር
እሺ፣ እሺ። አመሰግናለሁ።
ምናምን